ጠምዳ የምትይዛት እዚህ እኮ ያሬድና መኪን ሲሆን በቃ የሚጫወት ብታይ እኮ የሆነ የድሮ እያነሱ እሷም የቤት እዚህ አጋጠመኝ እኮ እኔም እኮ እሱን ነው የምልሽ። ብዙ ጊዜ ሳያት ከእነሱ ጋር በቃ እዛ ሆና እንደዚህ የግቢ ሳይቀር እያነሳች እኔ የግቢ እያነሱ ምን በቃ የድሮ የምናምን ሲያወሩ ምናምን ምናምን በቃ እኔ ወይ ከአንቺ ጋር ወይ ደግሞ ከነማሬ ጋር ስንሆን ደግሞ ወይ ወጣት ሄዳለች ወይ ደግሞ በቃ
hello
hello፣ ሰላም ጤና ይስጥልን።
እግዚአብሔር ይመስገን።
ከቺፕቺፕ ነበረ የምደውሉት።
እሺ እመቤቴ።
ትናንት የተመለሰ product ነበሩት።
አዎ እኔ ትናንት መለሳችሁት ካደላችሁ ብዬ። እሺ
ይቅርታ በጣም ነገ መረከብ ይችላሉ። ነገ ቢመጣሎት ዛሬ አይሆንም።
አዎ ዛሬ አልወጣም driver፣ አጋጣሚ መኪና ብልሽት ስላጋጠመን ነው።
ይሁን እሺ። አስቸኳይ ስላልሆነ እንትን እንላለን። ችግር የለም። ነገ ደውሉልኝ በቃ።
እሺ፣ እናመሰግናለን።
thank you። እሺ ምን አልከኝ? sorry